ጤና ይስጥልኝ። ሄሎ ቪዛ ኤፍራታ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት?
አብሮ ይስጥልኝ። ሰላም ነው በናት እግዚአብሔር ይመስገን።
እንትን ፈልጌ ነበር ምን
የፓናማ ትራንዚት ቪዛ
ምን አለ?
የፓናማ ፓናማ አዎ፣ ኦኬ፣ ትራንዚት ቪዛ ትራንዚት ቪዛ ነው ከዚህ።
አዎ።
እሺ ደንበኛችን አንድ ጊዜ መስመር ላይ ጠብቁኝ።
እሺ፣ በዛውም ሌላም አለ። ቆይ ላስቸግር።
እሺ እሺ እሺ በዛውም የሜክሲኮ ቪዛ እሺ ፓናማ እና ሜክሲኮ።
አዎ።
እሺ እሺ ደንበኛችን